ጤና ይስጥልኝ አዎ ይስጥልኝ።
ቅዱስ ቦጋለ ሱፐር ማርኬት ነው?
አዎ
እሺ ከአሪፍ ነው እየደወልኩ ያለሁት።
እሺ
በ POS ማሽናችን ዙሪያ ላይ ያጋጠመው ችግር ካለ ለመነጋገር ነበረ።
ምንም ያጋጠመ ችግር የለም
እየሰራ ነው፣ ምንም ችግር አልጋጠመም።
አ፣ ማለት ብዙ ጊዜ ሰው transfer ስለሚጠቀም
OK transfer ነው የሚጠቀመው። እንደዛ ነው ATM ስለማይጠቀሙ ብዙ ጊዜ አይሰራበት። ለዛ ሁለቱም ቦታዎች ሰው ይሰራላቸው።
ምን አሉኝ?
ሁለቱም ቦታዎች እዚህ ያሉት አንሰራባቸው።
እየተጠቀሙበት አለ
ማለት አንዳንዴ እንደዚህ አጋጣሚ ነው እንጂ ብዙ ጊዜ transfer ነው የሚጠቀመው ሰው። ለዛ ነው
ምንም አይነት ችግር ከገጠሙ ዘጠና ሶስት ዘጠና አምስት ላይ ደውሎ እኛም ማናገር ይችላሉ።
እሺ እሺ መልካም ቀን።